Teraz nic, jeśli tego nie ma, to po tym wybrał.
Hello እ የካርጎ ዋጋ ማወቅ ነው ማወቅ ፈል-
የካርጎ ዋጋ እዚህ ማወቅ አይችልም። የካርጎ ዋጋ የሚያውቁት የ cargo call center ስለሆነ ስልሳ ሰባት ሰማንያ ሰባት ይደውልና ለካርጎ ሶስትን ይጫን
ስልሳ ስልሳ ሰባት ሰማንያ ሰባት
እዛ ደውዬ ከዛ ሶስትን ሶስት ቁጥርን ይጫኑ ወይም ደግሞ እንትኗን ሲሰሟት ለካርጎ ሶስትን ይጫኑ ትላለች። ሶስትን ይጫኑ ስልሳ ሰባት ሰማንያ ሰባት ትክክል። እሺ፣ ስለደወሉልን አመሰግናለን።